ግዛቱ አቤት ወይ customer አልቀበልም ብሏል።
እ አልቀበልም ብሏል። ይሄ አይተን ይቀየር
እኮ አሳውቂያለሁ
እኮ አሳውቀኝ ነበረ። እኛ ለ customer ስናናግረው እ አልቀበልም አለ፣ አልፈልግም ስላለ ነው። ምግቡን ከምግብ ቤት አውጥተዋል እንዴ?
አይ አላወጣሁትም አላወጣሁትም ተሰርቷል፣ ገድላ ተሰርቷል።
አ- አልሄድ- አልሄድኩም አዎ አልተቀበልኩም አይ አዘጋጅተውታል ወይ?
እኮ ግቢ አልሄድኩም ከአስር ደቂቃ በኋላ ደውላለሁ ስላለችኝ ግቢ አልሄድኩም
እሺ ቆይ፣ ለማንኛውም ምግብ ቤት አዘጋጅተው ከሆነ መፈረም ስላለብህ ነው። እሺ check ላድርጋቸው አውለለን እሺ